ትዝታሽ ኃይለኛው ትዝታሽ ኃይለኛው ትዝታሽ ልረሳሽ አልቻልኩም በምን ሰበብ ልጥራሽ በምን ሰበብ ልጥራሽ በምን ሰበብ ልጥራሽ ከደከ ሰይጣን ይህም ቤት ላስረጀው ወና እንደ ከረመ ያቃዠኛል ምነው ከደከ ሰይጣን ይህም ቤት ላስረጀው ድንገት ኮሽ እያለ አሟሟኝ እንደጨው ያገኙኝን ሁሉ ስቄ ተቀብዬ እንዲነህም ሲሉ ይመስገነው በየ አለፉኝ ያልኩት ዘመድ ጎረቤቱን እኔ እስካንቺው ጋር ነኝ ቀንና ሌሊቱ አለፉኝ ያልኩት ዘመድ ጎረቤቱን እኔ እስካንቺው ጋር ነኝ ቀንና ሌሊቱ ተናደጅ ልታገሰ አቆታሽን ላበርደው እዳው ተችሎ ነው ሰው የሚወደደው የሳቅ ብቻ አይደለም ኔትያንቺስ ተዘታ ኩርፊያሽን አፈቃለም የተለዩሽ ነጣን እንኳን ሰው ለምዶ መውደድ ያለበት እንኳን ሰው አብቶ ናፍቆት ያለበት እንዲያውም እንዲያው ነው የኔማ ሰውነት የኔማ ሰውነት እንዲያውም እንዲያው ነው የኔማ ሰውነት የኔማ ሰውነት አጉል ተቆራኝቶኝ ኃይለኛው ትዝታሽ ኃይለኛው ትዝታሽ ኃይለኛው ትዝታሽ ልረሳሽ አልቻልኩም በምን ሰበብ ልጥራሽ በምን ሰበብ ልጥራሽ በምን ሰበብ ልጥራሽ ናቁትክን ደግመው ይባርክን ካሉበት እግዚኦም ዋጋ አለው ከተላመኑበት ሱባኤን ያወቀው ሁነኔን የፈራ ከአምላክ ይታረቃል እንኳን ከሰው ጋራ አንቺም አልተመለስሽ እኔም አላስቻለኝ በሐሳብ ዋዣለሁ እያብሰለሰለኝ በዐይን የዋለለ የገላሽ ትዝታን እናፍቅሻለሁ ጠዋትና ማታ በዐይን የዋለለ የገላሽ ትዝታን እናፍቅሻለሁ ጠዋትና ማታ አካሌ ክንደሽን የሚያውቅ ጓዳውን ጭራለ ገላቶ የሚያሞቅ ገላቶ የሚያሞቅ ጓዳውን ጭራለ ገላታ የሚያሞቅ